ከዘመዶቼ ተጣልቼ ከወገኖችም ተጣልቼ የሚያስታርቀኝ ሳጥቼ ተቃጥር ያለው ለሐሙስ መድኃኔ ዓለም ድረስ ቅዱስ ቅዱስ ቅዱስ ጽላት ዘሙሴ ስልሽ የአክሱም ጽዮን ስልሽ ወላዲተ አምላክ ስልሽ መብርሃን ስልሽ በሰረገላ ሆነሽ ሚካኤልን ገብርኤልንም ይዘሽ ይሸሻሉ አጋንንታንችን ሲያዩሽ